hello ሰላም ጤና ይስጥልን ችግር ጤና ይስጥልን አብሮ ይስጥልን ሰላም አሉ። ልንሞላ ነበር ችፕችፕ እና እምቢ አለ። payment ላይ ስንደርስ አዎ
እምቢ አለ።
ምን አል- አ- መክፈልም ብያለ ነው አዎ መክፈል ቴሌ ብር ነው ያለው
አዎ በቴሌ ብር
ችግሩ እንደ አዲስ እስኪ እንትን እየ- update እያደረጉ ይሞክሩት ምኑን አፕሊኬሽኑን አፕሊኬሽኑን አፕዴት ያደርጉትና እ ደግሞ ይሞክሩት አዎ
okay፣ ራሱ ሲመጣ ነው up- update የምናደርገው ወይስ አዎ update ያርጉት። አሁን እዛ ላይ ገብተው ቺፕቺፕ ላይ update እ።
ያርጉት።
እንዴት ነው update የሚደረገው? ንገር። ስንከፍተው አዎ ስትከፍቱት update የሚል ይመጣ- ይመጣልዎት የለ አል- አይመጣም ግን ለዚህኛው ስንከፍተው እርሶ ጋር ይመጣል እ።
ወይ application delete አድርገው እንደ አዲስ download ያርጓ።
እንዳችስ ስናርግ አዎ እንደ አዲስ ያርጉ። system እንደ አዲስ ያስቸግር update ሲደረግ ይሰራል። አዎ እሺ፣ እሺ።